ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ዳሎል አልሙኒየም work አዎ ከዊፕላስ ድርጅት ነበር ምደውለው።
እሺ ከዚህ በፊት ዊፕላስ solution provider የሚለው መተግበሪያችን ላይ አገልግሎት ለመስጠት ተመዝግበው ነበር
አዎ አዎ I think አዎ አደለ? እሺ በቃ አሁን ላይ አገልግሎት መስጠት ስለጀመርን ኦንላይን ላይ በመሆን በነጻ ስራ ማግኘትና መስራት ይችላሉ።
Okay በተጨማሪም ደግሞ ዊፕላስ solution user የምትል application አለችን። እሷንም በማውረድ ከ Play Store ወይ ከ App Store ላይ በማውረድ ድርጅቶችን profile ማየት ይችላሉ። በተጨማሪም ደግሞ እዛ ላይ ያሉትን አገልግሎቶች መጠቀም ይችላሉ። እንደተጠቃሚ
Okay ዊፕላስ user ነው ያልከኝ?
አዎ provider already የተመዘገቡበት ነው አለ። active ሆኖ መጠበቅ ነው። ዊፕላስ solution user ደግሞ የድርጅቶትን profile የሚያዩበት እና ሌሎች አገልግሎቶች አሉ። የታክሲን ጨምሮ ከአርባ አራት በላይ አገልግሎት ሰጪዎች የተመዘገቡበት ነው። እርሶም እንደ ተጠቃሚ እዛ ላይ መጠቀም ይችላሉ። በዚህ አጋጣሚ ደግሞ challenge ም አዘጋጅተናል። ቻሌንጁ ምንድን ነው? user ላይ ገብተው ሲመዘገቡ referral code የምትላለች referral code ኦትን ለሌሎች ሰዎች በማጋራት እና application ኡ እንዲጠቀሙ በማድረግ አብዛኛው ሰው ከተጠቀመና ከፍተኛ ቁጥር ካሉት ተሸላሚ ይሆኑበታል።
Okay እሺ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ቀን ይሁንልዎት።
እሺ እሺ ሰላም